ጤና ይስጥልን ሄሎ ቪዥን ሊዲያ ነኝ። ባኩት ምክንያት የጉዞ መረጃ ነበር ግናል ነው አይሰማም።
የቀድሞ ሚስትን ባሰብካ ቁጥር እንግዲህ
ሄሎ ሳትወድ እኔንም ታስባለህ።
ሄሎ ተመልከት
ሄሎ ምን ያህል ደስ
hello ጤና ይስጥልን hello
እየሰማሽ ነው ወይ?
አዎ እየሰማሁ ነው።
ደስተኛ ነች። በትክክል ወንድ የመሆን ነገር
ሄሎ
ቻይና
ሄሎ ጤና ይስጥልን